ሄሎ ጤና ይስጥልኝ እንዴት ነው?
Hello ጤና ይስጥልኝ እሺ ሰላም ነው?
አለሁ። ትናንት ሞክሬ ነበርና ተለቀቀልኝ።
እሺ ምን ነበረ?
እ እያየሁት አይደለም ምንም አይታየኝም እና አ፣ አልታረመልኝም ይመስለኛል።
ትኬት ነው? እሺ cashier code ኡን ንገረኝ።
እሺ አስር አስር ዘጠና ሶስት ዘጠና ሶስት ሀምሳ ስምንት ስልሳ ሶስት
ስልሳ ሶስት ሀምሳ ስምንት ስልሳ ሶስት አዎ
እሺ አብን ታርሟል። እሺ check አድርግ።